ጤና ይስጥልን በሽት ቤት ቤት ነው የምለዛው
ሰላም ነው።
ሰላም ይቅርታ ሶስት ሺ ሶስት መቶ ብር ወጪ አድርጌ ነበር አልገባልኝ።
በዚህ ስልክ ነው አይደለም ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ስልሳ ስድስት ስልሳ ስድስት አስራ ስምንት ሰላሳ ስምንት አስራ ስምንት ሰላሳ ስምንት እሺ አንድ ደቂቃ እሺ ቴክል አድርገው ጠብቀኝ ሶስት ሺ ለብቻ ሶስት መቶ ብር ለብቻ ነው። እሺ ችግር የለውም እሺ ቴክ አደረገው መልካም እሺ እሺ
የብር ነው hello አሎ ወደ ቴሌብር account አስራ አንድ አዎ።
አስራ ስድስት አስራ ስምንት ሰላሳ ስምንት ነው አዎ እሺ ሁለቱንም confirm አድርጌልሃለሁ ገብቶልሃል እሺ check አድርገው
መልካም እሺ ስለደወሉ እናመሰግናለን መልካም ምሽት መልካም እሺ እሺ